ሄሎ
አቤት፣ ሰላም ነው እግዚአብሔር ይመስገን።
አለን ሲቤቱ ዜሮ ሶስት ስምንት አርባ ሰባቱ
ምን
የጭ ዲዛ የቤት መኪናዋ ምንድን ነች የምትባለው? አንተ ሲ እያስተዋወቃት ነበር።
ምን ነበር? እኔ አላወቅኳት።
አላወቅሻትም?
አዎ ስልክ ያበለተች ትደውልለታለክ።
ስጭኝ እስኪ የተሲ
አዎ፣ እሺ ያዝ አስራ አንድ ሀያ ስድስት ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና አዎ እሺ፣ እሺ፣ አመሰግናለሁ።
ችግር የለም።
እሺ